ጤነስልኝ ቴሴ ብራ መረጃ ማስለስ ነው።
እንዴት አደርክ?
እግዚአብሔር ይመስገን።
እንትን ለዛሬ flight ይገኛል ወደ መቀሌ።
ወደ መቀሌ አዎ እሺ፣ check ላድርግልዎት አንድ ደቂቃ።
እሺ
ይቅርታ መስመር ላይ ስላስጠበቅኩት።
እ፣ ችግር የለም ዛሬ ግን በረራ የለንም። በረራ ያለው ለማክሰኞ ነው።
ወጣ።
አዎ እስከዛ ያሉት ሙሉ ናቸው።
እሺ
ሌላም ረዳት ነገር ይኖራል?
በቃ እሺ፣ አመሰግናለሁ።
አመሰግናለሁ ስለደወሉ። መልካም ቀን።